ሄሎ ሄሎ፣ ጤና ይስጥልኝ እናት። ከምኒልክ ነው የምደውለውና CT scan ፈልገን ነበር። አሁን የሆነ አደጋ ተፈጥሮ እ እ ሄሎ ምን አልሽኝ? ኦኬ የታዘዘላችሁ እሱ። ቆይ እሺ፣ ዶክተሩ ላገናኝሽ። ቆይ ቆይ እሺ፣ ዶክተር ኤለስ ቅርታም የታዘዘው ሲታም ነው የታዘዘለት ሲቲ ስካን ዘጋለ። እሺ፣ የጭንቅላትና የአንገት አንጂኦግራፊ ሄሎ ሰላም ነው። እንትን አንድ bullet injury ነበረ patient ኡና CT head and neck angiography ለማሰራት ነው። ሄሎ እሺ፣ እንትን bullet injury ነበረ CT angio እንዲነሳ ነበረ head and neck አዎ head and head and neck CT angiography head and neck እ አዎ head and neck CT angiography ስንት የሆነ እ እ ዋጋውን አንድ ጊዜ ጠይቄ መልሼ ልደውልላቸው።
እሺ እሺ እሺ እደውላለሁ።